ሄሎ ሰላም ምክር ቤት
አብራስተንን እንደነካሽር ነው ግን አላደርጋለኝ
ምን- ምን አላደርግም አለኝ።
ሎጊን አሊ አይልም
ምን አልከኝ?
ሎጊን አይልም ካሸር የት ነው?
ደረማሎ ሾፕ
ማን ያክልህ?
አዎ
ተከፍቶልሃል። እሺ check አድርገው። አሁን
እሺ ምን ሆነብኝ ነው ቆይ በየቀኑ እየዘጋ ነው አዎ እንትን ከአስራ አምስት ሺህ የሚሆን ስትሰራ እንደዚህ ራሱ lock ያደርጋል። እሺ
እሺ እሺ አባትዬ። ኧረ ቆይ ይምጧ እነሱ ይከብዳቸዋል።